hello ጤና ይስጥልኝ መስፍን ነኝ።
hello አርባ ስድስት ሀምሳ ስምንት አርባ ስድስት ሀምሳ ስምንት ምን ሆነብህ?
ቅድም ለቅድስት ነግሪያት ነበረ እስካሁን አልተደወለልኝም። customer ስልኩ አይሰራም
እኮ ታውቀናል። በእግዚአብሔር ሲመልሱልን እኮ ነው እኮ የምንነግርህ።
አስር ደቂቃ አለፈ እኮ አስር ደቂቃ ጠብቃ እኮ ካዩል ካልመለሱልን እኮ እኛ ምንም ማለት አንችልም። እኔ እደውልልሃለሁ እኮ ብዬሃለሁ። እሺ ከአንተ በኋላ ራሱ ብዙ አለ። hello ስምህ ማን ነው?
ማስን መስፍን ይኸውልህ፣ አሁን መለሱልኝ። ከአንተ ጋር ወራው ምግቡን መልሰውና መልሻለሁ ብለኝ አርባ ስድስት ሀምሳ ስምንት ነው። ሄሎ ሄሎ ሄሎ ሄሎ ሄሎ